Resten hvis vi tradisnimer da?
ሄሎ ለው
በእናት ጫወታ አስቀምጥ ታውቃለህ?
እ ጫወታ አስቀምጥ።
ጨዋታ
አዎ እ እ- እሺ
አንድ ጫወታ ቀረ የሆነ አንድ ጫወታ ቀራ። ኤክስ አላርግም ኮረክት አላርግም
እሺ አንዴ ጠብቀኝ።
ብሩ አላለክም አላል- አላስገባም ያኔ account ጠብቀኝ።
ጤና ይስጥልን በሽት ቤት
ሄሎ ሰላም። ጤና ይስጥልን በሽት ቤት ሰላም ነው። በእናትህ ጫወ- ጫወታ አስቀምጥ ታውቃለህ?
ምን አልከኝ?
ጫወታ እሺ
ብሩ ገና አልገባም።
ንገረኝ ካሸር ኮዱን።
አዎ አንድ ጫወታ ቀራ ወደ ወደ ቢስኮት
እሺ እሺ cashier code ኡን ንገረኝና check ላድርግልህ።
ያ
ካሸር ኮድ ንገረኝና አ
check ላድርግልህ።
እሺ
ንገረኝ።
እም